ዘሄኖክ ምዕራፍ እስራ ወሰብዓቱ ወበመዋዕለ ኀጥኣን ክራማት ይሐጽራ በኀጥኣን ወራት የኀጥኣን ኀጢአት በበዛበት ወራት ክራማት ዘመኖች ያጥራሉ። በግንቦት በሰኔ የሚዘንመው በሐምሌ በነሐሴ ይዘንማል። ወዘርአ ዚአሆሙ ይከውን ዳህራውየ በምድሮሙ ወበምኵፋሮሙ በሀገራቸው በመሰማሪያቸው ዘራቸው ወደ ኋላ ይሆናል። በግንቦት በሰኔ የሚዘራው በሐምሌ በነሐሴ ይዘራል። ወኩሉ ግብር ዘዲበ ምድር ይትመያየጥ በዚህ ዓለም ያለው ሥራ ሁሉ ይለዋወጣል። ወእያስተርኢ በዘመኑ በግንቦት በሰኔ የሚበቅለው በሰኔ በግንቦት በቅሎ በሐምሌ በነሐሴ የሚበቅለው በሐምሌ በነሐሴ በቅሎ አይታይም። ወዝናም ይትከላእ ወሰማይ ታቀውም ሰማይ ዝናም ለዘር ጠል ለመከር ከመስጠት ትከለከላለች ትገታለች። ወበውእቱ አዝማን ፍሬ ምድር ይከውን ዳህራውየ በነሐሴ በመስከረም የሚደርሰው በጥቅምት በኅዳር ይደርሳል። ወይበቁል በዘመኑ ወፍሬ ዕፅ ይትከላእ በዘመነ ዚአሁ በዘመኑም አይበቅልም የእንጨቱን ፍሬ ከማፍራት ይከለከላል። ወወርህ ይውየልጥ ስርዓቶ ጨረቃም ስርዓቱን ይለውጣል። ወይትራእይ በዘመነ ዚአሁ በክረምት በደመና ተሸፍኖ ሲያበራ አይታይም። ወበእማንቱ መዋዕል ይትራእይ ሰማይ በዚያ ወራት ሰማይ ጠርቶ ይታያል። የደመና ምልክት አይታይበትም። ወይበጽሕ አባር በጽንፈ ሰረገላት አቢይ በምዕራብ በምዕራብ በኩል ባለ በጽንፈ ሰረገላ ድርቅ ይመጣል። ወይበርህ ፈድፋድ እምስራተ ብርሃን ከበጋው ስርዓት ይልቅ በክረምት ያበራል። ወይስሕቱ ብዙሃን አርእስቲሆሙ ለከዋክብተ ትእዛዝ ወይውየልጡ ሲል ነው። የወር መጋቢዎችን የሚመሩ የዘጠና አንድ የሺህ አለቆችን የሚመሩ የወር መጋቢዎች የዕለት መጋቢዎችን የሚመሩ የሺህ አለቆች ስርዓታቸውን ይለውጣሉ። አንድም ሌሎች ከዋክብትን የሚመሩ የዕለት መጋቢዎች ስርዓታቸውን ይለውጣሉ። ወሉ ይመይጡ ፍናዊሆሙ ወግብሮሙ ከዋክብት ስርዓታቸውን ይለውጣሉ። ሰዎች ይህን ሁሉ መከራ እያዩ ከኃጢአት ወደ ጽድቅ ከክህደት ወደ ሃይማኖት ይመለሳሉና ወኢይትረአዩ በአዝማነ ዚአሆሙ እለ ተአዘዙ ሎሙ በደመና ተሸፍነው ሊታዩባቸው በታዘዙላቸው አዝማናት ዘመኖች በደመና ተሸፍነው አይታዩም። አንድም ምግባር ትሩፋት ሊሰሩባቸው በታዘዙላቸው አዝማን ወራት ምግባር ትሩፋት ሲሰሩ አይታዩም። ወኩሉ ስራተ ከዋክብት ይትአጸው ላዕለ ኀጥኣን የከዋክብት ስርዓታቸው በኀጥኣን ይለወጣል። ወህሊናሆሙ ለእለ ይነብሩ ዲበ ምድር ይስሕቱ ዲቤሆሙ በዚህ ዓለም የሚኖሩ ሰዎች ህሊናቸው በከዋክብት ይስታል፣ ከዋክብትን ያመልኳቸዋል። ወይትመየጡ እምኩሉ ፍናዊሆሙ ወይስሕቱ ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት ይመለሳሉ ይስታሉ። ወያመስልዎሙ አማልክተ ከዋክብትን አማልክት ያስመስሏቸዋል። ወይበዝሕ ላዕሌሆሙ እከይ ወመቅሰፍት ይመጽእ ዲቤሆሙ መከራ ይበዛባቸዋል። ሁሉንም ያጠፋቸው ዘንድ መቅሰፍት በእነርሱ ይመጣል። ከመ ያህጉሎሙ ለኩሎሙ ሁሉንም ያጠፋቸው ዘንድ ወይቤለኒ ኦ ሄኖክ ነጽር መጽሐፈ ዘጸፍጸፈ ሰማይ ሄኖክ በሰማይ ሰሌዳ የተጻፈውን እይ ተመልከት አለኝ። ወአንብብ ዘጽሑፍ ዲቤሆሙ ወአእምር ኩሎ አሃደ አሃደ አንዱንም አንዱን ሰው ግብራቸውን እይ ተመልከት አለኝ። ግብራቸውም አካላቸውም ተጽፏልና። ወነጸርኩ ኩሎ ዘበጸፍጸፈ ሰማይ በሰማይ ሰሌዳ የተጻፈውን አይቼ ወአንበብኩ ኩሎ ዘጽሑፍ ወአእመርኩ ኩሎ የተጻፈውን ሁሉ አነበብኩት፣ ሁሉንም መርምሬ አወቅኩ። ወአንበብክዋ ለመጽሐፍ ወኩሎ ዘጽሑፍ ውስቴታ መጽሐፊቱን አነበብኋት በውስጧም የተጻፈውን ሁሉ ኩሎ መግባሮሙ ለሰብ ወኩሎ ዘስጋ ውሉደ ወኩሎ ዘስጋ ውሉደ ዘዲበ ምድር በዚህ ዓለም ያሉ ስጋዊ ደማዊ የሆኑ ውሉድን ሁሉ ግብራቸውን ሁሉ አነበብኩ እስከ ትውልድ ዓለም ይህ ዓለም እስኪያልፍ ድረስ ወእምዝ ሶቢሃ ባረክዎ ለእግዚ አብይ ወንጉሰ ስብሐት ዘለዓለም በከመ ገብረ ኩሎ ግብረ ዓለም ከዚህ በኋላ ገናና የሆነ የዘላለም ክብር ያለው ንጉሥ እግዚአብሔርን ያን ጊዜ አመሰገንሁት። ወሰባህክዎ ለእግዚ በእንተ ትዕግሥቱ ኃጥኣንን ስለታገሰ አመሰገንኩት። ወባረኩ ወበከይኩ ዲበ ውሉደ አዳም ለጻድቃን ባደረገው ክብር አመሰገንሁት። ይህንም ሁሉ አይቼ በአዳም ልጆች ላይ አለቀስኩ። ወይእተ ጊዜ እብየ ብፁዕ ብእሲ ዘይመውት እንዘ ጻድቅ ወሄር ለጻድቃን ያደረገላቸውን በኃጥኣን የተደረገባቸውን አይቼ ደግ ቸር ሰው እንደሆነ የሞተ ንዑድ ነው ክቡር ነው አልኩ። ወኩሉ ነጻፈ አመፃ ዘኢተጽሕፈ ዲቤው ዘኢተጽሕፈ ዲቤሁ ተጽሕፈ ግስ ነው ኃጢአት የሌለበት ሰው አንድም የኃጢአት ደብዳቤ ያልተጻፈበት ሰው ንዑድ ነው ክቡር ነው አልኩ። ወኢተረክበ ጌጋይ በላዕሌሁ በዕለተ ኩነኔ ያን ጊዜ በደልም ከእርሱ ያልተጻፈበት ፍርድ በሚፈረድበትም ቀን በእሱ የበደል ሥራ ያልተገኘበት ደግ ሰው ነው። ወሙንቱ ሰለስቱ ቅዱሳን አቅረቡኒ ወአንበሩኒ ውስተ ምድር በቅድመ ኆኅተ ቤትየ። የከበሩ እነዚያም ሦስቱ መላእክት በቤቴ ፊት ለፊት አስቀመጡን። ወይቤሉኒ አይድ ኩሎ ለማቱሳላ ወልድከ ለልጅህ ለማቱሳላ ይህን ሁሉ ንገር። ወአርኢ ለኩሎሙ ውሉድከ ከመ ይጸድቅ ኩሉ ዘሥጋ በቅድመ እግዚእ ሥጋዊ ደማዊ ሰው ሁሉ በጌታ ፊት ጻድቅ ሆኖ እንደማይገኝ ለልጆች ሁሉ አስተምር። እስመ ውእቱ ፈጣሪሆሙ እርሱ የፈጠራቸው ነውና ግብራቸውን የሚያውቅ እሱ ነውና። አሃደ አመተ ነሐድገከ በኀበ ውሉድከ በልጆችህ ዘንድ አንድ ዓመት እንተዋሃለን አሉኝ። እስከ ካይበ ትእዝዝ ከመ ትምሃሮሙ ለውሉድከ ልጆችህን ታስተምራቸው ዘንድ ዳግመኛ እስክታዝ ድረስ ሳይለይ እስክታዝ ድረስ ሳይለይ ላስተማረው ካይበ አለ። ሳይለይ ላስተማረው ካይበ ሳይለይ ላስተማረው ካይበ አለ። ወትጻፍ ሎሙ ወታስምዕ ለኩሎሙ ውሉድከ ትጽፍላቸው ዘንድ ለልጆችህም ሁሉ ታዳኝባቸው ዘንድ አንድ ዓመት እንተውሃለን አሉኝ። ወበካልእ ዓመት ይነስዑከ እማእከሎሙ በሁለተኛው ዘመን ከእርሳቸው ይለዩሃል። አንድም ወካይበ ዓመተ ነሐደገከ ይላል። ልጆችህን ታስተምር ዘንድ እስክታዝ ድረስ አንድ ዓመት ሁለት ዓመት እንተውሃለን። ወበካልእ ይነስዑከ ለሁለተኛው ሦስተኛውን ካይበ አለው። በሦስተኛው ግን ከልጆችህ ይለዩሃል። ወይጽና ልብከ ልቡናህ በእውቀት በሃይማኖት ይጽና። እስመ ህሩያን ለህሩያን ያየድኡ ጽድቀ መምህራን ለመምህራን እውነት ነገርን ያስተምራሉና ይጽና ልብከ ላለው ጻድቅ ምስለ ጻድቅ ይትፌሳህ ጻድቅ የምግባር የሃይማኖት ጻድቅ የምግባር የሃይማኖቱን ዋጋ አግኝቶ ከጻድቅ ጋር ደስ ይሰኛልና ይነስኡ ከላለው ወይትአምሁ በበይናቲሆሙ እርስ በርሳቸው ይመሰጋገናሉ። ወኃጥእ ምስለ ኃጥእ ይመውት ይህ ያልጀመረ ነው። ኃጥእም ሰው ከኃጥእ ሰው ጋር ይሞታል። ወምዩጥ ምስለ ምዩጥ ይሰጠም ይህ ጀምሮ የተወ ነው። ጽድቅን ጀምሮ ወደ ኃጢአት የተመለሰ ሰው ከጽድቅ ወደ ኃጢአት ከተመለሰ ሰው ጋራ በባሕረ ገሃነም ይሰጥማል። እንዲህ እንዲህ ነውና ብፁዕ ብእሲ ላለው ወለ ይገብሩ ጽድቀ ይመውቱ በእንተ ምግባረ ሰብእ ጽድቅን የሚሰሩ ሰዎች ኃጥአን የሚሰሩትን ኃጢአት ሰርተው በነፍስ ይሞታሉ። አንድም ጻድቃን የኃጥአን ዳፋ ዳፋ ተርፏቸው ይሞታሉ። በአካን ወልደ ከርሚ ምክንያት ሰላሳ ስድስት ሰዎች እንደሞቱ አንድም የኃጥአንን ኃጢአት አንስራ ብለው ይሞታሉ እንደ ሰማዕታት ወይትጋብኡ በእንተ ምግባሮሙ ለረሲያን የረሲያንን የበደለኞችን ኃጢአት ለመስራት ይሰበስባሉ። ወበእማንቱ መዋዕል ፈጸሙ እንዘ ይትናገሩ ምስሌየ በእነዚያም ወራቶች መላእክት ከኔ ጋር ተነጋግረው ጨረሱ። ወቦይኩ ሀበ ሰብእየ እንዘ እባርኮ ለእግዚአ ዓለማት አራቱን ማዕዝን ዓለም የፈጠረ አራቱን ማዕዝን አዙሮ ያሳየኝ አራቱን ማዕዝን የሚገዛ አራቱን ማዕዝን የሚያሳልፍ እግዚአብሔርን እያመሰገንሁት ወደ ወገኖቼ ተመለስኩ።